ጤና ይስጥልኝ ማጂክ በርገር ሄሎ
አዎ ማጂክ በርገር ነው።
ነው ምን ልታዘዝ?
አዎ medium ፒዛ ፈልገን ነው chicken።
chicken ፒዛ እሺ።
አዎ ቃ- የት?
ቃሪያ እንዳ- የ- የህፃን ልጅ ነው ይሄ ቃሪያ ምናምን እንዳይሆን ከቸብ ብቻ ካቻፕ ብቻ እሺ። የት ነው?
እ፣ አዲሱ ፖሊስ ጣቢያ።
አዲሱ ፖሊስ ጣቢያ ቦሌ ሚካኤል ነው።
አዎ ቦሌ ሚካኤል እዚህ እ፣ ከቻዕበር ትንሽ ይታል።
እሺ እሺ